ኢንቨስትመንት ቤት ነው የምልህ።
ጤና ይስጥልን። withdraw አድርጌ ነበር ትናንት፣ approve አድርግልኝ።
ስንት ብር ነው?
አስር እና አምስት አስራ አምስት ሺህ በዚህ ስልክ ነው?
አዎ።
እሺ ጠብቀኝ አንዴ።
እሺማ
ወደ ስንታየው ለማ ነው ወደ ባንክ ነው የላከው?
አዎ አዎ አስር ሺህ ሰማንያ አንድ አስራ ሶስት ሰባ ሶስት አስራ ዘጠኝ አይደለ?
አዎ አዎ እሺ confirm አድርጌልሃለሁ። ወደ ባንክ ስለሆነ የላከው ትንሽ processing time ይፈልጋል። እንደሱ አድርጎ ስጨርስ ይገባልሃል።
እሺ፣ አመሰግናለሁ።
ተደውል። እናመሰግናለን። መልካም ቀን።
thanks